ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ባንክ ቲዩብ ነው የደወሉት። ባንክ ቲዩብ ነው የደወሉት።
ዩቱብ ኦንላይን መማር ፈልጌ ነው።
እሺ ልመዝግቦት።
ኦንላይን ይቻላል?
አዎ ኦንላይን ይቻላል። መጋቢት አስራ ስድስት ነው class የሚጀምረው። ክፍያው ደግሞ እስከ ሰኞ ከከፈሉ አስር ሺ ነው። ከሰኞ በኋላ አስራ አምስት ሺ ነው።
okay፣ እንደዚህ ነው።
አዎ
okay፣ አስር ሺህ ነው ክፍያው አዎ
እስከ ሰኞ። የትኛው ሰኞ?
የአሁኑ ሰኞ።
የአሁኑ ሰኞ።
አዎ
እሺ፣ መዝግቢ- መዘግ- መዝግቢኝ።
ልመዝግብ።
አዎ
እሺ ማን ልበል? ስሞትን ደቤሎ
ማን አሉኝ?
ደበሎ።
ደበላው አዎ
ደበላውማ።
አበባ
እሺ ስልክ ቁጥር ይስጡኝ።
እ፣ ዝርዝር እህ፣ አያ
ስንት?
አያ ሀያ
እ፣ ሀምሳ አምስት ሀምሳ አምስት
አስራ አራት አስራ አራት
ስልሳ ሁለት ስንት?
ስልሳ ሁለት ስልሳ ሁለት እሺ የት አካባቢ ነው የሚኖሩት?
አሁን ነቀምት ነኝ።
ነቀምት።
አዎ
በኦንላይን ነው የሚወስዱት?
አዎ በኦንላይን ነው። በአካል በአካል ስንት ቀን ይፈጃል?
ሶስት ወር።
ሶስት ወር ነው።
አዎ
አይ፣ እሱ ላይ እ፣ እንትን አደርጋለሁ እ፣ እሺ።
እቅድ ያቅ account ልላክሎት?
አዎ ላኪ ላኪ ላኪ እሺ ካስገቡ በኋላ screenshot አድርገው በቴሌግራም ይላኩልን በምንልክሎት ስልክ ቁጥር ቴሌግራም
እሺ፣ የአሁኑ የአሁኑ ስልክ
በዜሮ ዘጠኝ ሰባ አምስት ቤት
እሺ፣ እሺ፣ እሺ እናመሰግናለን እሺ፣ እናመሰግናለን።